ጤና ይስጥልን ዋሽንግተን የህክምና ማዕከል
አይ ቀጠሮ ለመያዝ ነበረ።
ምን አሉኝ?
ቀጠሮ ለመያዝ ነበረ
ለመቼ ነው?
ለማስገኙ
እሺ ዶክተር ማን ጋር ነው የሚፈልጉት?
አ
ዶክተር ማን ጋር ነው?
ዶክተር ስሙ ጠፋኝ።
የምን ሐኪም ነው የፈለጉት?
ጥርስ አሞ ነበረና እ ጥርሴ
የጥርስ ሐኪም የለንም።
ይህ ምንድን ነው?
የጥርስ ሐኪም የለንም። የጥርስ ሐኪም ከሆነ የፈለጉት
እሺ እሺ